ምልክቱ ነኝ የጌታ ቃሉን የማውጅ ማሰማ ምልክቱ ነኝ የጌታ ፍቅሩን የማውጅ ማሰማ ምልክቱ ነኝ የጌታ ቃሉን የማውጅ ማሰማ ምልክቱ ነኝ የጌታ ፍቅሩን የማውጅ ማሰማ ማዳኑን ለፍጥረት ሁሉ ምሕረቱንም ላልሰሙ አምላክነቱን ላላዩ የሁሉ ገዢ መሆኑ ማዳኑን ለፍጥረት ሁሉ ምሕረቱንም ላልሰሙ አምላክነቱን ላላዩ የሁሉ ገዢ መሆኑ ጠቢብ ነው በእውቀት ተጠበበ፣ በውሆች መሃል ጠፈር አደረገ። የምድርን ባዶነት ቀይሮ ፈጠረ ሁሉን አሳምሮ። ጠቢብ ነው በእውቀት ተጠበበ፣ በውሆች መሃል ጠፈር አደረገ። የምድርን ባዶነት ቀይሮ ፈጠረ ሁሉን አሳምሮ። ማን ነበር ታዲያ ያማክረው? ሲሰራ ከጎን ነበረው። የሐሰት ምስክር ከንቱ ነው፣ የሚቤዥ እግዚአብሔር አንድ ነው። ማን ነበር ታዲያ ያማክረው? ሲሰራ ከጎን ነበረው። የሐሰት ምስክር ከንቱ ነው፣ የሚቤዥ እግዚአብሔር አንድ ነው። በአሳዳጅነት ከተጠመድኩበት ስጓዝ ብዙዎችን ለማሰር ለማጥፋት በደማስቆ መንገድ ብርሃን በራልኝ። እኔም ማሳድደው ራሱን ገለጠ በአሕዛብ በነገሥታት በእስራኤል ልጆች ፊት የተመረጠ ዕቃ ስሙን እሸከም ዘንድ አድርጎኛል ተከታይ የእሱ ደቀ መዝሙር ኢየሱስ ክርስቶስ እንደሆነ እግዚአብሔር ልጅ አወራለሁ የእሱን ጌትነት አወራለሁ አምላክነቱን ምድር ሁሉ እስክትሞላ እሱን በማወር አወራለሁ የእሱን ጌትነት አወራለሁ አምላክነቱን ምድር ሁሉ እስክትሞላ እሱን በማወር በአምሳሉ በመልኩ የፈጠረኝ የሕይወት እስትንፋስ የሰጠኝ በልቤ ቃሉ ተሸሽጎ ሲነካ ይወጣል ፈንቅሎ በአምሳሉ በመልኩ የፈጠረኝ የሕይወት እስትንፋስ የሰጠኝ በልቤ ቃሉ ተሸሽጎ ሲነካ ይወጣል ፈንቅሎ በሰዎች ታይቶ የሚነበብ ሆኛለሁ የኢየሱስ መልእክት ማወራ ሞቱን ትንሣኤውን የዓለም ብርሃን ነው። በሰዎች ታይቶ የሚነበብ ሆኛለሁ የኢየሱስ መልእክት ማወራ ሞቱን ትንሣኤውን የዓለም ብርሃን ነው። ምልክቱ ነኝ የጌታ ቃሉን የማውጅ ማሰማ ምልክቱ ነኝ የጌታ ፍቅሩን የማውጅ ማሰማ ምልክቱ ነኝ የጌታ ቃሉን የማውጅ ማሰማ ምልክቱ ነኝ የጌታ ፍቅሩን የማውጅ ማሰማ ማዳኑን ለፍጥረት ሁሉ ምሕረቱንም ላልሰሙ አምላክነቱን ላላዩ የሁሉ ገዢ መሆኑ ማዳኑን ለፍጥረት ሁሉ እውቀቱን መላልሰማ አምላክነቱን ላላ